hello ጤና ይስጥልኝ። ቤት
ሰላም ነው።
ሰላም
በአንድ ወጥቶብኝ ነበርና አንዱ ደ- አንዱ ደግሞ abandoned ብለዋል። ተቋርጠዋል ጨዋታው።
okay። ስለዚህ ቅዳሜ አልጀመረ ዕለት አልጀመረም ጨዋታው ሳይጀምር ነው።
አይ ጀምሮ ነው የተቋረጠው። ሶስት ጎል ብዬ አንዳቻ እያለው ነው ያለቀው የበርንማውዝ እና ሉተን እሺ
እና ጨዋታው ደግሞ በአንድ ነው የወጣው።
እኮ ገና ነው ማለት እሱ ጨዋታ ገና ነው አይደል?
እ፣ ጨዋታው ተቋርጧል። መቼ እንደምጫወት እኔ እንጃ።
hello
ይኸው ሀያ አራት ሰዓት ጠብቅና ውጤቱ ይታወቃል። እሺ ከሀያ አራት ሰዓት በላይ እኮ አልፏል። የቅዳሜ ጨዋታ ነው።
የቅዳሜና አ እሺ ትኬት ካሸርክ ወደ ንገረኝ። እሺ እ፣ የመጀመሪያው እና የመጨረሻ ልንገርሽ ወይስ ሁሉም?
አይ ካሸርክ ወዷን አንዷን ንገረኝና ለቼክ ላድርግልህ።
ኢዋን
ከስር ካሸርክ ወድ የምትላለች አይደለ? እሷን ንገረኝ ID ነው የሚለው እዛ በስልክ ስለምጫወት እኮ ከስር አለ። ከጨዋታዎቹ ከስር ካሸርክ ወድ የሚል አለ። ፈተውና እሺ፣ ትኬትን ማለት ነው።
እሺ፣ እሺ። መልሼ ልደውል እሱ እንደሆነ እሺ እሺ